ባይኔ ላይ ባይኔ ላይ ኑሬ ልቤ ላይ ልቤ ላይ ተጓዥ ባይኔ ላይ ባይኔ ላይ ኑሬ ልቤ ላይ ልቤ ላይ እኔ አጋር የለኝም እቱ ካንቺ በላይ እቴ ካንቺ በላይ የኔ ዓለም ተመላለሽበት ባይኔ ላይ እኔም ካንቺ ሌላ ችያ ላይ አላይ አላይ ችየም አላይ ፍቅርሽን ባንቀልባ አዝየው ባካለ እኔማ በሌለኝ ጉልበቴ ደክሟል ሰውነቴ ዘንድ አለው በእኝቴ አልቻለም አንጀቴ ቀና አስብሽና ሳልምሽ በሌሊት ጨለማ ይብሳል ናፍቆቴ ጎዳይ መሌቴ ዘንድ አንድ በእኝቴ አልቻለም አንጀቴ መሽቶ ነጋብኝ ሳላይሽ ሳላይሽ ነግቶ መሸብኝ ሳላይሽ ሳላይሽ አካሌ እንዴነሽ አለሜ እንዴነሽ ሚስትር እንዴነሽ ናፍቆት ሲጎሽመው ጎኔነ ጎኔነ እያት ለመለበው አይኔነ አይኔነ አላላውሳለው እግሬን እግሬን ማን መላ ይበለው ፍቅሬን ፍቅሬን ፍቅሬን ፍቅሬን ፍቅሬን ፍቅሬን ፍቅሬን ፍቅሬን ፍቅሬን ፍቅሬን ፍቅሬን ፍቅሬን ፍቅሬን ፍቅሬን ተጓዥ ባይኔ ላይ ባይኔ ላይ ኖሬ ልቤ ላይ ልቤ ላይ ተጓዥ ባይኔ ላይ ባይኔ ላይ ኖሬ ልቤ ላይ ልቤ ላይ እኔ አጋር የለኝም እቱ ካንቺ በላይ እቴ ካንቺ በላይ የኔ ዓለም ተመላለሽበት ባይኔ ላይ እኔም ካንቺ ሌላ ችያ ላይ አላይ አላይ ችየም አላይ ድረሽ የኔ ገላ አልዘልቀውም ችየንማ ኑሮም በብላቴ ባሰኝ ሰው ማጣቴ ዘንድ አለው በእኝቴ አልቻለም አንጀቴ ርቀሽም ብትሄጅ አረሳይ ጨክኝ እርዴማ አቶጭም ካሳቤ ባጣሽ ካጠገቤ ዘንድሮ አረጋለ ቀልቤ አላርፍ አለ ልቤ መሽቶ ነጋብኝ ሳላይሽ ሳላይሽ ነግቶ መሸብኝ ሳላይሽ ሳላይሽ አካሌ እንዴነሽ አለሜ እንዴነሽ ሚስትሬ እንዴነሽ በፍቅሬ ሰደድኩት ልቤን ልቤን በሐሳቤ ሰወርኩት ቀልቤን ቀልቤን በምስሌ ጋረድኩት አይኔን አይኔን አንቺም ታስቢ እንደው እኔን እኔን እኔን እኔን እኔን እኔን እኔን እኔን እኔን ፍቅሬን ፍቅሬን ፍቅሬን